ሰላም ቅዱስ ለሽስ ተባኮ ምንድርደው
እንዴት ዋላችሁ?
ሰላም አለን።
ቅድም order create አድርጌ ነበር እና እሺ address የሚለው ላይ ላፍቶ ብዬ ነበር የሞላሁት ቤት እንዲያመጣልኝ። ግን map ኡን ከፍቼ ሳየው ግን ወሎ ሰፈር ይላል። ታይልኛል ምን- እሱ okay በሰላሳ የድ- የችብስ ድንች ነበር ያዘዙት።
እህ እህ፣ የችብስ ድንች ነበር ያዘዙት።
ድንችና ሽንኩርት ነው ያዘዝኩት።
እኮ ድንቹን የመረጡት የችብስ ድንች ነው።
እና እኔ እንጃ አርባ አዎ።
ምናምን ብር ነው።
አዎ የችብስ አይ ቆንጆ ሽ- ቆንጆ ድንች ነው።
አዎ፣ okay።
okay location ኡ እም፣ በሰላሳ እሺ ቆይ ወሎ ሰፈር
እኮ ስ- address እም።
ላይ ነው መሰለኝ ላፍቶ ያደረኩት እና አዎ፣ እዚህ ጋር ወሎ እንዴት ነው ሰፈር ነው የምትቀይሩልኝ?
የሚለው።
አይስተካከልም okay ነገ እንዲመጣሉት ነው አይደል የፈለጉት?
ነገ። አዎ እም፣ ቢያ- ቤት ስላሉ ቤት የት ነው location ኡ የእርሶ?
ላፍቶ ገነት ኮንዶሚኒየም።
ላፍቶ ገነት ኮንዶሚኒየም።
አዎ
እሺ ይስ- ሁለቱ product ነው አይደለ? ሁለት ነው ያዘዙት።
ሁለት ነው። አዎ። ሽንኩርትና ድንች።
አዎ፣ ሽንኩርትና ድንች ላ- ላፍቶ ገነት ኮንዶሚኒየም።
አዎ አዎ።
እሺ እንዲመጣሉት እናደርጋለን። ከዚህ በኋላ ግን ትኩረት አድርገው ይሙሉ።
በቃ እሺ፣ እሺ።
እሺ መልካም። እሺ thank you።
እሺ